ሽምሰል ሕክምና ማዕከል።
ሰላም ጤና ይስጥልኝ።
ሰላም እንዴት ናችሁ?
አለን።
አለን። ጠዋት መጥቼ ነበር እና እሺ እንትን የሆነ የመድኃኒት ማዘዣ ወረቀት ሳልወስድ ቀረው መሰለሽ። ጠዋት አገዝ አገዝ አለም ጸጋው የሚል customer አለ።
የፋርማሲ ስልክ ልስጠውትና በዛ እሺ።
በቴሌግራም ይልካል።
እሺ የፋርማሲ ውስጡን ስልክ ልቀበል።
አዎ ዜሮ አንድ አንድ ስድስት
እሺ ዜሮ አንድ አንድ ስድስት
ዜሮ አንድ አንድ ስድስት እሺ ስልሳ ሶስት
ስልሳ ሶስት ሀምሳ ዘጠኝ ሰባ
እሺ ሀምሳ ዘጠኝ ሰባ አይደለ?
አዎ ዜሮ አንድ አንድ ስድስት ስልሳ ሶስት ሀምሳ ዘጠኝ ሰባ አዎ እሺ ታንኪዩ እሺ